እህቶቼ ደግማም አየኋትን በቀደም ሌላ ተሸክማ ሌላ ተሸክማ ጥቂት ጥቂት ተዋትን ብቻ ትውጤናም ጥቂት ጥቂት ተዋትን ብቻ ትውጤናም ያተርገለባናት ደጅ የምታስጠና ደጅ የምታስጠና ጆሮዬ የሰማ እያየኋት ባይኔ ጆሮዬ የሰማ እያየኋት ባይኔ ሳቅነው የገደለኝ መቻታሁት እኔ መቻታሁት እኔ ምነው ብትታዩ እኔን አስታውሰሽ ምነው ብትታዩ እኔን አስታውሰሽ እደጅ ቁጭ ብዬ እቤት ስታመሽ እደጅ ቁጭ ብዬ እቤት ስታመሽ አሁን ምን አለበት አብረን ብናመሽ አሁን ምን አለበት አብረን ብናመሽ እኔ ብቻዬን ነኝ አንቺ ብዙ ሁነሽ እኔ ብቻዬን ነኝ አንቺ ብዙ ሁነሽ ያምና የልቤ ሌባ ያመለጠችኝ ደግማ ያምና የልቤ ሌባ ያመለጠችኝ ደግማ አየኋትን በቀደም ሌላ ተሸክማ ሌላ ተሸክማ ምነው ብትታዪው እኔን አስታውሰሽና ምነው ብትተይው እኔን አስታውሰሽ እደጅ ቁጭ ብዬ እቤት ስታመሽ እቤት ስታመሽ አሁን ምን አለበት አብረን ብናመሽና አሁን ምን አለበት አብረን ብናመሽ እኔ ብቻዬን ነኝ አንቺ ብዙ ነሽ አንቺ ብዙ ነሽ መሸበሩን ዝጉት ከቀረች ልማዴ መሸበሩን ዝጉት ከቀረች ልማዴ ተከፍቶ ማደሩን አለመደም ሆዴ ተከፍቶ ማደሩን አለመደም ሆዴ መካሪ የበዛ ትዳር የሚለው መካሪ የበዛ ትዳር የሚለው ምን ያታክተኛል ሌላ ሊፈታው ምን ያታክተኛል ሌላ ሊፈታው ምን ያታክተኛል ሌላ ሊፈታው ምን ያታክተኛል ሌላ ሊፈታው